ሄሎ ሄሎ ሰላም ጤና ይስጥልን። ቴሌቪ
እኔ የምለው የቴሌዊን coin ጥቅሙ ምንድን ነው?
coin ጥያቄና መልስ ይጠቀም እ ጥያቄና መልስ መጠቀም ያህል okay ጥያቄ ለመመለስ ለመጠቀም ነው።
አዎ
okay፣ እዚህ እንደ ኬክ መቆጠች ዘጠኝ ነው የምናለው። አዎ እና መልሶችን ነው የሚጠቀሙበት። በትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ የሚለውን ይጫወቱበት።
okay የምኑ ምን ነው አልሽኝ?
ጥያቄና መልስ የጥ- ለጥያቄና መልስ ነው።
አዎ እሺ እሺ